ወይ ያና አሁን አሁን የሰጡህ ቻኖሊ
ምኑን
መድኃኒዓለም የቅድሙን እ ኧረ ጨርሼው ሰዓቱን አስተካክላችሁ ነው ያልኩት።
ማርያምን ይሄ ጨርሰው እናንተ ሰዎች ስራ ጠፍቶባችኋል። ምን እሺ ስራ ጠሯል እንዴ?
በጣም ስራ በዝቷል። ብዙ ማርያምን እናንተ ራሳችሁ ረዱንም እኛ ነው
እሱማ ወደር የወላ ዲስትሪክት አይዟችሁ፣ እሺ ሰዓቱን አስተካክላችሁ ኮምፕሊት ነው ያልኩት።
እሺ እሺ እሺ